ሰላም ጤና ይስጥልኝ።
ሰላም
ታማኝ እኔ ከአዳማ ነው የምደውለው።
እሺ
ልጄ አራት አመት ነው፣ ኦቲዝም ነው እሺ
እና መናገር አይችልም እና በጣም ነው ፈጣን ነው፣ ይንቀዠቀዣል። እኔ ደግሞ እሱን therapy አዳማ ላይ የለም እንድታግዙ ነበረ።
እኛ እንደዚህ እኛ እንደዚህ አይነት አገልግሎት አሁን ላይ እየሰጠን አይደለም።
እሺ ማግኘት አይቻልም በዚህ
እ፣ ያው ኮሜዲያን እሸቱ ቀረጻ ላይ ስለሚሆን ጉዳይ የምቀበለው እኔ ነኝ።
ግን ምናልባት ብታስረጅልኝ ይህንን ነገር ገብቶኛል። ግን እኛ እንደዚህ አይነት አገልግሎት አንሰጥም። የኦቲዝም center ጋር ይደውሉ።
እኮ አቅሜ ስለማይፈቅድ እኮ ነው። እዛ አሁን speech therapy አዳማ አዲስ አበባ ላይ ነው ያለው። ያን ነገር ደግሞ ማድረግ አልችልም።
አዎ እኛ ደግሞ በበጎ አድራጎት እርስዎን ለማገዝ ወይም ለመርዳት እንኳ አሁን እኛ ምዝገባ ላይ አይደለንም። ምዝገባ አቁመናል። ከዚህ በፊት የተመዘገቡትን ነው እየሰራን ያለው።
እሺ።